ಆಯಿತು ಮೇಕ್ ಓಕೆ Hello.
ಹಲೋ አቤት ጤና ይስጥልኝ አማኑኤል አብረ ስል አለን ከናሬድ ቴሌኮም ነበር ምደውል አቤት ከቴሌ ናሬድ ቴሌኮም
ናሬት አ ከቴሌ
እሺ ቴሌ አ ቴሌብር ኤጀንት ተመዝግበ ነበረ
እሺ
እና balance እንድታስገባበት active እንድታረግ እንድትሰራበት ነበር የደወልኩልህ።
balance አ ማለት እንድትሰራበት ቴሌብሩን
balance ከሌለኝስ
balance ከሌለማ ያው አስሞ- ሞልተህ ከዛ በኋላ እንድትሰራ እኛ እንድንሞላልክ።
አይ ቆ- ቆይ ሲያስፈልገኝ እኔ እመጣለሁ፣ እደውላለሁ።
እሺ በቃ እሺ፣ ደውልልን። እሺ እሺ፣ አማኑኤል